సరే ఇదిగో
హలో హలో సరే దీన్ని ఇక్కడ యూట్యూబ్ ክላስ አላችሁ ለዛ ሬጅስተር ለማድረግ ነው
ይቻላል።
መጀመሪያ
ስሞትም አልበል ያሬድ ስሜ
ያሬድ ማን አሉ?
ስሜ ስሜ ያሬድ ስሜ ያሬድ ስ- ያሬድ ማን?
ስሜ እሺ ይቅርታ። እሺ ስልኮትን ይሰጡኛል?
ዜሮ አስራ አንድ አስራ አንድ
አስራ አንድ በዚህ አይ- አይጽፍም ቁጥር በደወልኩበት ነው
ሰማንያ ሁለት ሰማንያ ስምንት እሺ አ፣ በዚህ በራሱ ማለት ነው በደወሉ አስራ አንድ ሰማንያ ሰማንያ ስምንት ሁለት እሺ ከየት አካባቢ ነበር አዎ።
የምደወሉልን?
እዚህ አዲስ አበባ ነኝ ማ- አዎ አይ ከየት አካባቢ አዲስ ነው አበባ አየር የደወሉልን?
ጤና- አየር እሺ ጤና አዲስ አበባ ሆነ የት?
አየር ጤና አየር ጤና አየር ጤና። እሺ በአካል ነው ኦንላይን ክላሱን? እሺ አካል ነው ኦንላይን መማር የፈለጉት?
ኦንላይን እሺ በአካል ሲሆን ክላሱ መች ነው ምልሽ weekend ላይ ነው ወይ
አይ ሰኞ፣ ሮብ፣ አርብ ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
okay online ይሻለኛል
ኦንላይን ሲሆን ደግሞ በሳምንት ሁለት ቀን ኮሜዲ ማሮልን እንከታተላለን።
አሀ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Google meeting ይኖሮታል። ጥያቄ ካለዎትና ማንሳት የሚፈልጉት ነገር ካለ ይጠይቁታል ማለት ነው።
አ፣ ስለዚህ ሊንኩ ነው ማለት ቪዲዮ ነው የሚላክልኝ እኔ ነው ሊንኩ ቪዲዮ በአካል የተማሩት ቀጥታ ይላካል።
አ፣ ጥያቄ ካለዎት ግን ቀጥታ ከኮሜዲያን እሸቱ ጋር የዛኔ መጠያየቅ ይችላሉ። Google meeting ነው።
so እኔ any time ከፍቼ ማየት እችላለሁ እናንተ በሚላከው link ማለት ነው any time እኔ ምን ማ ኢሜይል ስለሆነ የምንልክልዎት በግል ይችላሉ።
አ፣ ኢሜይል ነው አዎ እኔም በጣም የምፈልገው ኢሜይሉን እ፣ እንዴት ነው የምልክላችሁ ታዲያ?
ምን አሉኝ?
ኢሜይሉን እንዴት ነው መልክ መልሽ contact ኢሜይል ልልክ ማለት okay።
በእኔ ኢሜይል እንዲገባ
አዎ እንትን ካስገቡ በኋላ ክፍያውን አዎ፣ ከከፈሉ ክፍያውን በኋላ ምናምን በሰባ አምስት ቤት በሰባ አምስት ቤቱ ስልካችን ላይ ቴሌግራም ላይ screenshot አድርገው ያስገቡበትንን እና ሰባ አምስት ሺህ ኢሜይሎን ስልኮን አላውቀውም ግን ስልኩን ይሄን ነው የምችለው።
ነግሮታለች።
እሺ ችግር የለም እዛው ላይ ኮሜዲያን እሸቱ ራሱ የተናገረበት አለ።
እኔ እሱን ይሄንን ቁጥር ብቻ ነው ያስከታ ጊዜ ጊዜ ስለው ችግር የለም እሺ።
ሶ እሺ
ሰባ ኦፊስ አምስት ቤቱ መምጣት ላይ አይችልም ይልኩልናል።
እሺ አይጠበቅቦትም። ከፈለጉ ብቻ ነው መምጣት የሚችሉት።
እሺ እኮ እሱ ስልክ ቁጥሩ ዜሮ ዘጠኝ ሰባ አምስት ነው ያልሽኝ ሰው ሰባ አምስት እ እሺ ሀምሳ አንድ ስልሳ ሶስት ስልሳ
ስልሳ ሶስት ሀምሳ ስልሳ አንድ ስልሳ ሶስት ስልሳ አዎ አ፣ ስለዚህ account number ኡ ምን ላይ እስኪ ንገሪኝ አንዴ አካውንቱንም በእሱ ስልክ ነው ምልክሎት ነው ንገሮት።
እሺ በዚህ ስልክ እሺ እሺ በቃ በዚህ በሱ በዚህ ቴሌግራም ላይ ናይ አ አ ሌሎችን ነገሮች ቴሌግራም ላክ ቴሌግራም ሳይሆን normal text አደርግልዎታለሁ።
እሺ እሺ text ባረኩል ስልክ ካስገቡ በኋላ screenshot አድርገው ቴሌግራም ላይ ይልኩልኛል።
በቃ አሪፍ። class መቼ ይጀምራል? maybe ይሄ አዲስ እንትን class መጋቢት አስራ ስድስት ይጀምራል ኦንላይን።
ቅርብ ነው። አ፣ አ። okay በአካል ደግሞ አዎ፣ ከ- ከዛ ይቀርባል ለኦንላይን ተማሪዎች
እኮ ያው በአካል እዛ ነገ class መጋቢት ሁለት እንጀምራለን።
አ ነው። እሺ። ስለዚህ ያንን እጠብቃለሁ ማለት ነው።
መጋቢት ክፍያው ሁለት ክላሱን እንጀምራለን። አዎ እሺ ክፍያው አማውንቱን
አስር ሺህ ብር ነው።
እሺ እሺ ችግር የለም። እሺ አመሰግናለሁ። እሺ እሺ አሁን እ፣ ቴሌግራም ላይ እልክልዎታለሁ።
እሺ thank you። እሺ እሺ እሺ እሺ እናመሰግናለን።
አመሰግናለሁ።